የእኔም እቺ ሰኢዳ እንደዛ ነች። ሰአዳ ነው ሰኢዳ
hello hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር የምንደውልልኝ።
እሺ።
order አድርገው ያልመጣ product አለ።
አዎ ሽንኩርት አልመጣም።
እሺ፣ ነገ እንላክሎት። ነገ መረከብ ይችላሉ።
ይቻላል። ቤት ነኝ የት ነው እኔ።
location?
ሲመጣ ደስ ጀሞ ሁለት።
ጀሞ ሁለት እሺ፣ ነገ እንልክሎታለን።
ለምንድን ነው ግን የቀረ ዛሬ? በጣም product- ደውዬ ነበረ እኮ አንተ ጋር ደውዬ አዎ ከዛ የመጨረሻ እንትን የተሳሳተ መረጃ ሰጠችኝ እና ዝም አልኳት። እያወቅኩ ማለት ነው location ኑ ትክክል አይደለም ምናምን አለችው። እ ካልመጣ አልመጣም ነው እንጂ ውሸትም አያስፈልግም።
እስቲ አንዴ መስመር ላይ ጠብቁኝ፣ ሎኬሽን ቼክ ላድርግልኝ።
ኧረ ሎኬሽኑ እኔ ጋ እኮ ጀሞሌ ይትላል። ምንም እንትን የለም። አዎ እኛ ጋር የሚያሳየን ሪቼ ነው የሞሉት።
ኧረ ተይ እኔ ጋ አዎ።
ጀሞሌ ይትላል ናት። በዛ አዎ ላይ ደግሞ ቢዝነሱ ማንም አሁን አልደውለልም።
የእሱ ብቻ ሳይሆን እ።
የሌሎች ከስተመር ወይ እንደዚህ እየሄዱ ሎኬሽን የሚሞሉ ከሆነ ሌላ ቦታ ላይ pin ያደርገዋል። ለዛ ነው
እሺ ነገ ለዛ ነው አለው ቤት ያልመጣሉት። ስለዚህ ለነገ ግን እንልክሎታለን።
ችግር የለም። እሺ።
address ኦትን delete ያድርጉና እ።
platform ላይ ገብተው እንደ አዲስ ይሙሉት፣ ለሌላ ጊዜም እንዳይመለሱበት።
እሺ።
እሺ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን ChipChip ስለተጠቀሙ። መልካም ምሽት።
እሺ፣ ቻው።